hello
አቤት፣ አቤት ሰላም ነው?
ጤና ይስጥልኝ
አብሮ ይስጥልን። ስትደውልልኝ አላየሁም ነበር። ለዛ ስምህን ነው።
ንገረኝ እስቲ እ?
ስምህን ንገረኝ እስቲ
ብሩክ ኃይሌ ወይም ሞላና ብዬ ነበር።
ብሩክ አዎ። አ፣ ጫጩት ታዘህ ነበር አይደለ ከአንድ ወር በፊት አዎ፣ ምን አንድ ወር አርባ- አርባ ቀን ሞላኝ።
አርባ ቀኑ ናቸው አዎ።
ቅድም ደወልክላት ለስልክ ሰጥተህ ነበር አይደለ አዎ፣ ደውዬላት እ፣ አጥጋቢ አይደለም እሷ በቂ አልነበረም ያገኘኸው መልስ እ?
በቂ አልነበረም ያገኘኸው መልስ
አዎ፣ በቂ አይደለም እ፣ ተራ ሊቆይ ይችላል ምናምን ነው የምትለኝ እሷ። አይ እንደዛ አልተባልኩም ይሄ ሀያ ቀን ውስጥ ይደርሳል ተብዬ ነው ላስገባው አልኳት።
እሺ
አልፎም ደግሞ ዶክተሩ ስነግራት ዋጋሪ ማን ነው ትለኛለች። ከዛ መልስ
አዎ እሺ ስለዚህ ዶክተር ማን ነበር እሱ እናንተ ተወካይ
ዶክተር ዋጋሪ ነው።
ዋጋሪ ነው አይደለ አዎ አዎ እሺ ዋጋሪ okay እሺ ዋጋሪ አብርሃም ነው
እኔ የአባቱ- የአባቱን ስም አልተዋወቅኩም። እሱ ግን ዶክተር ዋጋሪ ብዬ ነው የማውቀው።
አዎ እሺ የዶክተር ሌንጮ ስልክ አለ እንዴ
ዶክተር ሌንጆ የለኝም። የተ- ጓደኛው ታምሩ ወኪል የነበረው የእሱ ከእሱ ጋርም ሳወራ ነበር። እሱም እንግዲህ እስታያቼ እደውልልሃለሁ ነው ያለኝ እንጂ ምንም አላለም።
እሺ እሺ መልሼ ልደውልልህ እስኪ ዶክተር ዋጋሪን ላግኘውና እ ልደውልልህ